Hello ጤና ይስጥልኝ ድንግቲ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
እግዚአብሔር ይመስገን። ቅዳሜ standup comedy አለ እና ቦታ ለማስያዝ ነበረ።
እሺ ድምፅሽ ይቆራረጣል ትንሽ።
እሺ ቅዳሜ ቦታ አላችሁ ለሁለት ሰው?
አዎ አዎ እ፣ መግቢያ ስንት ብር ነው?
መግቢያ አራት መቶ ብር ነው። አስራ ሁለት ሰዓት ተኩል ከአስራ ሁለት ሰዓት ጀምሮ ነው። አስራ አንድ ሰዓት ጀምሮ መተሽ ቦታ መያዝ ትችያለሽ።
አንዱና አራት መቶ ብር ነው ለሁለት ሰው?
ለአንድ ሰው አራት መቶ ብር እሺ እንደዛ። በምንድን ነው መክፈል የምችለው?
እም፣ እዛው ጋር መተሽ ትኬቱን መቁረጥ ትችያለሽ። ከስድስት ሰዓት ጀምሮ እዛው መተው ትኬቱን ይቁረጡ።
ከስንት ሰዓት ጀምሮ?
ስሙትን ልቀበል አሁን
እሺ
ማን ፍቅርተ ቸርነት
እሺ ስልክ ቁጥር ንገር ሰላሳ አራት
ሰላሳ አራት ዘጠና ሰባት
ዘጠና ሰባት ስልሳ አምስት ሰማንያ አንድ
ስልሳ አምስት ሰማንያ አንድ አዎ ብዛት ሁለት ነው ያሉኝ።
አዎ ሁለት እሺ።
ቅዳሜ አስራ አራት ከአስራ ሁለት ሰዓት ጀምሮ ነው። እዛው ከስድስት ሰዓት ጀምሮ ትኬቱ አለ። እዛው መተው መቁረጥ ይችላሉ።
እሺ ሴም እሺ፣ ስለደወሉ እናመሰግናለን።